hello
አቤት ጤና ይስጥልኝ።
ይስጥልኝ።
ከ We Plus Solution ነበር የምደውለው።
ማን ብለሽ ነው?
We Plus Solution company
እኮ ማን ብለሽ ነው?
እ?
ምን እንዳደርግልሽ ነው የደወልሽልኝ?
ባለፈው apply ተመዝግባችሁ ነበር አይደለ?
ለምን?
apply application We Plus Solution application
ተሳስተሻል መሰለኝ።
ሙሌ ሁማኔር አይደለ?
አይ ተሳስተሽ። ፈቃዱ ይባላል።
እሺ